ቤት ቤት አካውንት የከፈትን ነበርና ማለት ነው እ እሺ እሺ
ፓስወርድ ምናምን ጠይቆን ፓስወርድ ሞልተን ኮንፊርም ፓስወርድ የሚል አለ። ከዛ እዛ ጋር ደግሞ ስሞላ ትዳር ለሚያለ ይመልስ ምን ማድረግ አለብን?
ፓስወርዷን ራሷ ነው የምትጽፏት።
አዎ ራሷ ነበር የምትሆና ካፒታል ሌተር ምናምን ይላል።
ፓስወርዷ ምን አይነት password ነው የተጠቀማችሁት? ምን አይነት መጠቀም እንዳለባችሁ ታውቃላችሁ አይደል?
አዎ ቁጥር ነበር የተጠቀምነው።
ቁጥር ብቻ
አዎ
okay። አይ እንደዛ አይሆንም። ለ- password ኡ ለ safe ሲባል የተለያየ እንትን መኖር አለበት። ለምሳሌ ስምንት digit ሆኖ
ቁጥርና እንትን ማደባለቅ አለብን።
አዎ ፊደል ለምሳሌ ካፒታል እና small ምናምን አቀላቅላችሁ እና ደግሞ ቢያንስ አንድ symbol ለምሳሌ ወይ hashtag ወይ at ምናምን የምትለው ምልክቶች አሉ አይደል? እነሱንም አንድ ጨምራችሁ ስምንት እና ከዛ በላይ digit ነው።
እሺ፣ እሺ።
እሺ።